የእዝር ክብሪቲ ቅኔ ዜማ ልክ የእዝር ክብሪቲ ቅኔ ቅኔ መደብ መጀመሪያ እንደ ጉባኤ ቃና ነው። ተቀባዩም ከማው ሀረጉ ተነሽ ተጣሽ ሰያፍ ከአራት እስከ አምስት ወዳቂ ከሶስት እስከ አምስት የቤት መምቻው መደብና ተቀባይ እንደ ጉባኤ ቃና ነው። የሁለተኛውና የሶስተኛው ቤት መደብና ተቀባይ እንደ ጉባኤ ቃና ነው። ሀረግ አልቦ አራተኛው ቤት እንደ መጀመሪያው ቤት ነው። የእዝር ክብሪቲ ቅኔ ምሳሌ ጠቢባነ ኩኑ ከማርዌ እመይ ብለነ እግዚ ከማዕሩ ዳንኤል ኮነ በላይ ስጋሁ ሀጥ እስመለኡቱ ስጋ እንተ ጾረቶ ምሷ ውስጡ እሳት በላይ እንተ አፋሁ መብል